ሄሎ አቤት
ሁሉ ስፖርት active አልሆን ብሎኝ ነው።
ምኑ?
ብር ምናምን ሳስገባ እንትን አይልም።
እስኪ screenshot አድርገው የላኩልን wallet ኡን
wallet ኡን ምኑን እ
wallet ኡን ሂሳብ የሚለው ላይ screenshot አድርገው የላኩልን።
አሀ አይ እሺ። በምን ልላክልሽ?
ቴሌግራም ላይ እንደዛ የጥያቄ ቴሌግራም- ምልክት ያለበት ጋር ቴሌግራም አለ። እሱ ላይ አዎ።
ላኩ።
እሺ እሺ እሺ